የማልጠግባት አይኔ ሁሌም አይረሳት ያቺን የአፋር ቆንጆ ወዴት ባገኘኋት ነይ የአፋሯ ቆንጆ ነይ የአፋሯ ወጣት ነይ የአፋሯ ቆንጆ አይን አፋሯ ወጣት አይቼ የማልጠግባት አይኔ ሁሌም አይረሳት ያቺን የአፋር ቆንጆ ወዴት ባገኘኋት ነይ የአፋሯ ቆንጆ ነይ የአፋሯ ወጣት ነይ የአፋሯ ቆንጆ አይን አፋሯ ወጣት አዋሻ በቀላት እምቦ ጽጌረዳ አማፈር በርዌ ተሸነፈ ልቤ ለአፋሯ ኮረዳ አማፈር በርዌ ጠጥታ ያደገች የግመል ወተት አማፈር በርዌ ላይን የምታሳሳ ደመግቡ ናት አማፈር በርዌ ከንፈሯ ወለላ ጣፋጭ እንደ ቴምር እንከን የለሽ አርቆ ፈጥሯታል ለታምር ለፍቅር ባደረው ጸአዳው መንፈሷ በአፋርነቷ ነው የምትኮራው እሷ ነይ የአፋሯ ቆንጆ ነይ የአፋሯ ወጣት ነይ የአፋሯ ቆንጆ አይን አፋሯ ወጣት አይቼ ማልጠግባት አይኔ ሁሌም አይረሳት ያቺን የአፋር ቆንጆ ወዴት ባገኘኋት ነይ የአፋሯ ቆንጆ ነይ የአፋሯ ወጣት ነይ የአፋሯ ቆንጆ አይን አፋሯ ወጣት አይቼ ማልጠግባት አይኔ ሁሌም አይረሳት ያቺን የአፋር ቆንጆ ወዴት ባገኘኋት ነይ የአፋሯ ቆንጆ ነይ የአፋሯ ወጣት ነይ የአፋሯ ቆንጆ አይን አፋሯ ወጣት እኔስ ባንዴ ጠፋ ናፍቆት ተንገብግቤ ያማማ ቀልጦ የፈሰሰ አዋሽ ገባ ልቤ ያማማ ፍቅሯ እንደ በረሃው ሐሩር ሲያነደኝ ያማማ አጣው ካለችበት መርቶ የሚወስደኝ ያማማ
አሳይታና ዱፍቲ ዳስሳት ገዋኔ ናፍቆቷን መሸከም ከቶ አልቻልኩም የሀገሯን ቋንቋ ባልችል አፋርኛ ፍቅር አግባባናል ከተዋደድንኛ ነይ የአፋሯ ቆንጆ ነይ የአፋሯ ወጣት ነይ የአፋሯ ቆንጆ አይን አፋሯ ወጣት ነይ የአፋሯ ቆንጆ ነይ የአፋሯ ወጣት ነይ የአፋሯ ቆንጆ አይን አፋሯ ወጣት አይቼ ማልጠግባት እኔ ሁሌም አይረሳት ያቺን የአፋር ቆንጆ ወዴት ባገኘኋት ነይ የአፋሯ ቆንጆ ነይ የአፋሯ ወጣት ነይ የአፋሯ ቆንጆ አይን አፋሯ ወጣት አይቼ ማልጠግባት እኔ ሁሌም አይረሳት ያቺን የአፋር ቆንጆ ወዴት ባገኘኋት ነይ የአፋሯ ቆንጆ ነይ የአፋሯ ወጣት ነይ የአፋሯ ቆንጆ አይን አፋሯ ወጣት አዋሻ በቀላት እምቦ ጽጌረዳ አማፈር በርዌ ተሸነፈ ልቤ ለአፋሯ ኮረዳ አማፈር በርዌ ጠጥታ ያደገች የግመል ወተት አማፈር በርዌ ላይን የምታሳሳ ደመግቡ ናት አማፈር በርዌ ከንፈሯ ወለላ ጣፋጭ እንደ ቴምር እንከን የለሽ አርቆ ፈጥሯታል ለታምር ለፍቅር ባደረው ጸአዳው መንፈሷ በአፋርነቷ ነው የምትኮራው እሷ ነይ የአፋሯ ቆንጆ ነይ የአፋሯ ወጣት ነይ የአፋሯ ቆንጆ አይን አፋሯ ወጣት ነይ የአፋሯ ቆንጆ ነይ የአፋሯ